ጤና ይስጥልኝ። አሪፍ ነኝ። ዋሊስ የባኩም ልርዳዎት?
አሁን ደውዬ ነበር።
እሺ
እንትን ልኬ አላስገባችሁልኝም።
ምን አለ? screenshot ልከውልናል።
no የለም። በዛ አም- በሰጠሽ የስልክ ቁጥር ዜሮ ዘጠኝ ዘጠና ሁለት ዜሮ አንድ አስራ ሶስት አስራ አምስት አይደል?
መሀል ላይ አንድ ቁጥር ስህተት አለ ደንበኛችን። ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ነው።
ዜሮ አዎ። ቆይ እስኪ አንዴ እንዳዘዩ ቆይ እሺ ልድገምልዎት?
አስራ ሶስት ዜሮ አንድ ሀምሳ አምስት አዎ በዘጠና አዎ።
ሁለት ብለው ጨምሮ አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ። እሱን ቴሌግራም ላይ ስፈልግ የለም።
እሺ ለእርሶ ካስቸገሩት በ- በዚህ ቁጥር ነው እርሶ የሚጠቀሙት ቴሌግራም።
አዎ ስለዚህ እኛ ከአሪፍ ፔ መሆናቸው የሚገልጽ መልእክት ላክሎትና እዛ ላይ share ያድርጉ።
እሺ እሺ እሺ መልካም ምሽት።